ተረፈ ግስና ነባር በኋላ የተገኙ በዚህ ከመቅጃው ያልነበሩ በኋላ የተገኙ በአንድ ቃል ተነበው በብዙ ነገር የሚፈቱ ግሶች ምስክርና ከሁ ጀምረው እስከ ፍ ያሉ ብዙ የነባር ቃሎች ይገኛሉ። የምስክሩ ምልክት ርባ ቅምር ሲል እርቅ፣ ክፍል ሲል ክ፣ ገጽ ሲል ገ ይላል። ሰባሃ በዘጠኝ ይፈታል። ስምንቱን እርባ ቅምር ክፍል ሀያ ሰባት ገጽ ሰላሳ ሰባት እና ሰላሳ ስምንት እይ። ዘጠነኛውን በዚህ እናሳያለን። ምህረተ ከሰብህ እግዚኦ ነገረ በልሃ በሁለት ይፈታል። በሊህ እገሪሆሙ ለክኢ ወደም ፈጠነ እለ አብልሁ ልሳኖሙ ተሳለ ነፍሃ በስድስት ይፈታል። አራቱን ርባ ቅምር ገጽ ሰላሳ ስምንት እና ሰላሳ ዘጠኝ ሁለቱን በዚህ እናሳያለን። ወነፍሃ ውስተ ገጹ አሳደረ እፋለ ወነፍሃ ህምዞ ረጨ ዘግሃ በሁለት ይፈታል። ንሱገ ወዝጉሃ ዘጋ ወኢዘጋህከኒ ውስተ እደ ጸረየ ጣለ ጸንሃ በአራት ይፈታል። ከመ አንበሳ ዘጽኑህ ለመሲጥ ሸመቀ ጸኒሃ ጸናህክዎ ደጅ ጸና እጸንሆ ለአሞሪዮን ቆየ ጽንሁ ተስፋሁ ለአብ ጠበቀ ፈትሃ በአስራ አምስት ይፈታል። ዘጠኙን ርባ ቅምር ክፍል ሀያ ሰባት ገጽ ሰላሳ ዘጠኝ እይ ስድስቱን በዚህ እናሳያለን። ፈቲሆ ማእሰሪሁ ለሞት አጠፋ ፍትሃተ ማይ ለወጠ ዘይፈትህ ማህፀነ እሙ በኩር ሆነ አመይት ፈትሃ መጻሕፍት ገለጸ አልቦ ዘይፈትህ ማህተሚሃ ተረጎመ ወፈትሆሙ ለእውራን አበራ የሀቤት ነባር ተረፍ ቅልያሁ ሙጃ ቆሎ ኤረሁ አካቶ ዘጉትናሁ ይብራ መብረሂ ሰላም አብርሂ እንቁ ሚላሂ ነጭ ጤፍ ሰላሂ ተቆናጣጭ ዝንብ ገብሮናሂ መልእክተኛ ገንዶራሂ ነጋሪት መቺ ሙራቃሃ የሙሬ እንጀራ አዝሃ መዝሃ ሌትና ቀን አድሃ መድሃ ወራቶች እልልትራሂ ኳስ ኩሃ የእንጨት ስም ፉሃ የሰው ስም ቴቁሄ የአዝማሪ አገር ሀቅለ ድማህ የደም ምድር ቀጠራህ ጉድጓድ በዴላህ እንጉዳይ አሰል ድማህ የምድር ፍሬ እልማሃህ የምድር ዳርቻ እዝህ ጭንጫ ቡልጭት ደቀ ጽርህ አጣኝ ዲያቆን ኩስኩስት ድማህ አናት መሃል